Hello ጤና ይስጥልኝ። ቤት
አቤት sister ሰላም ነሽ?
ሰላም እንዴት ነህ?
አማን ነው። Best Bet ኡ መቶ ብር ገባ፣ ግን እኔ ቁረጡ ገና አልገባም። Best Bet ኡ ምን ነው ችግሩ?
Okay እሺ፣ ወደ Best Bet deposit አድርገህ ነው?
አዎ ቁረጡ ግን ገና አልገባም።
Okay ከ account ቀንሷል፣
አ ከ account ቀንሷል አይደለ?
አዎ account ኡ ቀንሳል፣ ምንም አልገባም።
አዎ message ኡን ቴሌግራም ላይ እና የ Best Bet ቁጥርህ አለ አይደለ? Best Bet register ያረክበት
አ እሱን ቴሌግራም ላይ ላክልን። እሺ
እንደዛ ነው።
አዎ message ኡን screenshot አድርገውና ቴሌግራም ላይ ላክልን።
እሺ
እሺ